hello ሰላም ጤና ይስጥልኝ። ችኩ
አብስልን ከደቂቃዎች በፊት ደውዬ ነበር። አጋጣሚ ስህተት አለ ብዬ ምን ነበር?
አቮካዶ- አቮካዶ ብያችሁ ግን ድንች ነው ተሳስቼ ነው የቀረው።
እሺ ምን- ድንች ምን ሆኖብህ ነበር?
ድንች ነበር አራት የሚለው ድንች ነበር እና ለሱ እሱ ልክ ነው።
okay አዎ አዎ፣ ከዛ ውጭ ደግሞ በአስር በአስራ አንድ ግን የታዘዘ እስካሁን ድረስ ምንም ሊመጣልኝ አልቻለም። ቃሪያው በዚህ ቁጥር ነበር።
አዎ በዚህ ቁጥር
እስኪ check ላድርግሎት። አ፣ ድንቹ መጣሉት አሁን ተቀብለዋል።
ድንቹ ልክ ነው። አቮካዶ ነበር የመሰለኝ አራት እና አዎ፣ ድንቹ አቮካዶ ሳይሆን ድንቹ አራት ነው። አቮካዶ ሶስት ነው። ልክ ነሽ።
የት አመሰግናለሁ።
ነበረ product ኡ የቆየ ቃሪያ?
የቆየው ቃሪያ በማን ነበረ?
በ- ወይ በዚህ ነው ወይ ፍቅር በአማርኛ ነው ወይ ፍቅር በእንግሊዝኛ ነው። በሁለቱም SIM card ስለምጠቀም እንትን አላለኝም። ሰዎች ላኪልኝ ብለው ልኬላቸው
ፍቅር የሚል አለ በአማርኛ ግን እሱ delivered ይላል።
በአስራ አንድ የታዘዘ ነው። አስራ ሁለት መውሰድ የነበረብኝ
እሺ ይኸውልህ ነው። okay ሁለቱም ግን delivered ነው የሚለው አልተቀበሉ።
ሁለት ሶስት ሆነ። ይኸውልሽ እነዚህ እንትን ሲሉ ሲዘገይብኝ ያኛው አዎ ሌላ ጸዳለና ሌላ አዘዝኩኝ። እሱን ተቀበልኩና ሰጠዋቸው። አሁንም ደግሞ ሌላ እነዛ ቀድሞ ያዘዙት ሰዎች አሁንም እየጠየቁኝ ስለሆነ okay አንድ- ነገ ላስገባለሁ። ነገ መረከብ ይችላሉ።
አዎ ዛሬም እኮ እረከባለሁ ብዬ እየጠበቅኩ ነበረ። መጣልኝ አዎ፣ ብዬ እሺ የት ነበረ አዎ።
location ኡ?
አንበሳ ጋራጅ ቶቶት።
እሺ በቃ ለነገ አስገባለታለሁ።
እሺ በቃ ጠብቃለሁ።
እሺ እሺ። ደግሞ ማለት ከበደኝ ጊዜ አሁንም ደግሜ